ሄሎ
ኦሮምኛ ኦሮምኛ አታ- አታውቅም?
ኦሮምኛ አላውቅም።
እሺ እኔ አማርኛ አላውቅም፣ ግን ትንሽ ትንሽ ይሞክራል
አክሱማዊት ራይድ ነው።
እ ታክሲ ፈልጋችሁ ነው?
አዎ ብር ብር ብር የሌላ ሰው አልፋለሁ ያለ ነው።
እ? ስልክ ተሳስተሃል ወንድሜ፣ እ ስልክ ተሳስተሃል።
አይደለም ride ነው ይሄ፣ አክሱማዊት ride ነው።
ባንክ ስንቅ ነው አይደል?
እ?
ባንክ ስንቅ ባንክ አይደለም፣ እ ride ነው። ስ-
እሺ፣ እሺ፣ ይቅርታ አመሰግናለሁ።
ችግር የለውም።